Hello? Hello? Hello?
ሄሎ ጤና ይስጥልኝ። እባክዎ ምን ልርዳዎ?
አጠቃቀሙ ቴሌው ምናምን የሚለው ግራ ገብቶኝ ነው።
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይላኩና
እ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይላኩ።
እሺ እዚሁ ሶስት ቁጥር ለመጮት የሚል አለ። እሱን ሲነኩት እድሎትን ይሞክሩና ጥያቄ እናመጣለን። አንድ ቁጥር እየነኩ እድሎትን መሞከር ነው።
እሺ እሺ፣ አመሰግናለሁ።